ጤና ይስጥልኝ ሄለቪዛ ጆሀና ነኝ። በኮም ላይ
እሺ፣ ሰላም ነው። እንትን ፈልጌ ነበር ቪዛ ፈረንሳይ ፈለኩኝና እሺ፣ ወደ ምክር አገልግሎት ፈለግኩ። እናንተ ማስታወቂያ ሰምቼ ነበር።
እሺ፣ ወደ ፈረንሳይ ነው መሄድ የፈለጉት?
የቱሪስት መልክ እሺ፣ ተኛችን አንዴ በመስመር ላይ ቆዩ። hello፣ ደንበኛ መስመር ላይ ነው? hello፣ አቤት መስመር ላይ ነው?
አቤት፣ አለሁ አለሁ። አዎ።
እሺ፣ መጀመሪያ እም፣ ለምን መሄድ እንደፈለጉ ማወቅ ይኖርቦታል።
አዎ።
ለቱሪዝም ነው፣ ለቢዝነስ ነው፣ ወይም ደግሞ ለ family visit ነው የሚለውን
እም፣ በመቀጠል እ፣ ቪዛ application form አለ፣ የሚሞላ form አለ። እሱን ኦንላይን መሙላት ይችላሉ። ኦንላይን ከሞ- ከጨረሱ በኋላ የሚያስፈልጉት document ይኖራል። ፓስፖርት ለሶስት ወር valid የሆነ ከሚቆዩበት ጊዜ። ሌላው flight booking ወይም ደግሞ reservation ማስያዝ ይኖርቦታል።
አዎ።
ሌላ ሆቴል booking ያስፈልጎታል። ዘመድ ጋር የሚቆዩ ከሆነ ደግሞ ከነሱ የሚላክ invitation letter ያስፈልጎታል።
እሺ፣ ሌላው እ፣ ዳጎስተርና bank statement ቢኖረው ተመራጭ ነው፣ ቪዛውን የማግኘት እድሉ እንዲጨምር።
እስከ ስንት ብር ለምሳሌ?
እ፣ ብሩን እኛ suggest አናደርግም፣ ግን እርስዎ ለእዛ በሚቆዩበት ጊዜ ለሆቴል የሚያወጡት ወጪ ይኖራል።
አዎ።
ለምግብ ለትራንስፖርት የሚያወጡትን ወጪ ከሱ እም፣ ቢቻል አስር እጥፍ የሆነ bank statement ቢኖሮት ተመራጭ ነው።
እሺ፣ ሌላው passport size ፎቶግራፍ ያስፈልጎታል። እሱን ይዘው schedule ማድረግ ይችላሉ። የቪዛ schedule ማድረግ ይችላሉ። እሱን ካደረጉ በኋላ እ፣ መጠበቅ ነው ያለቦት ማለት ነው ቪዛው እስኪሰጡት።
okay። በእናንተ በኩል መሙላት ይቻላል?
እኛ የምንሰጠው የጉዞ መረጃዎችን፣ መሟላት ያለባቸው document ኦችን፣ ሌላ ኤምባሲ አድራሻዎች አድራሻዎችን እሱን ነው information ነው የምንሰጡት። ምንም አይነት ተጨማሪ ወጪ ሳያስፈልጎት በራሱ እንዴት apply ማድረግ እንደሚችሉ information ነው እኛ የምንነግሮት።
okay። ፈረንሳይ በ- በፈረንሳይ በራሱ ወይም በኤምባሲው ነው እንትን ማግኘት የሚችለው?
አዎ አዎ፣ ደንበኛችን እነኚህን ቅድም ያ- ያዙ ያልኩትን መረጃዎች ይዘው አዎ።
ኤምባሲ ሄደው apply ማድረግ ይችላሉ።
አዎ፣ ኤምባሲ አይ- አይ- አይ- ኤምባሲ እኮ እንዲያ ነገር apply ማድረግ ማድረግ መቀመቅ አይቀበልም እኮ።
አዎ፣ ፎርሙን ኦንላይን ነው የሚሞሉት።
አዎ። ከዛ ፎርሙን በኋላ ኦንላይን ከኦንላይን ሞልተው ቀጠሮ ካሰች በኋላ ምሳሌ እንትን ይላል።
አዎ ኦንላይን ቀጠሮ ያስይዙና ኤምባሲ እነኚህ የሚያስፈልጎትን document ይዘው ይሄዳሉ።
እንትኑ ማወቅ ትችላላችሁ እናንተ መቼ መቼ ቀጠሮ እንዳላችሁ። አሁን ኦንላይን ፈረንሳይ ሊገኝ አልቻለም።
okay እኛ እ፣ ቀጠሮ የሚይዙትን site እንሰጦታለን። እርስዎ ነው ተ- ፈልገው የሚያገኙትን ቀጠሮ እሺ።
የሚያስይዙት።
እሺ፣ ትገኛለሽ? እሺ።
እሺ አንዴ በመስመር ላይ ቆዩ። ደንበኛችን መስመር ላይ ነው።
አቤት አለሁ መስመር ላይ ስለጠበቁ እናመሰግናለን። ማ- ማስታወሻ የያዙ ET dot
ET dot dot AM
AA AM
AN እሺ dot
እሺ BA
BA እሺ dot እሺ
France
France
dot ORG
dot ORG
ORT አዎ BA ቀጥሎ ያለውን dot ያጥፋት ደንበኛችን።
BA ያልሽው dot ትፈና France ኡን BA France ብቻ ይበሉት እና dot እሺ።
ORG ET AN dot N ሳይሆን M
እ እ M ናት M።
okay AM አዎ AM እሺ።
dot BA France dot ORG
ORT G G G G G አዎ G እሺ እሺ እሺ አመሰግናለሁ። ET AM do- ET dot አለችው E dot አለችው AM dot BA France dot ORG እዛ ላይ ገብተው ORG።
online process ይዙ።
እሺ አመሰግናለሁ። ይስጥልኝ።
እሺ፣ እሺ፣ thank you። እሺ፣ hello እናመሰግናለን።
ብቻ ስለደወሉ እናመሰግናለን። መልካም ምሽት።
እናመሰግናለን። አሜን። ለእናንተ ኖሎች thank you።